ሄሎ
አሉ ሄሎ፣ ጤና ይስጥልኝ። ጆይ ልጋልሽ ጤና ይስጥልኝ እናት። ቲክቶክ ላይ ነበር ያገኘው ስልካችሁ።
እሺ አንድ እንትን ላማክር ነበር።
እሺ፣ ይቅርታ።
እም?
ስሞት ማለት ነው?
ኢዮብ ኢዮብ ተሰን ይባላል።
እሺ እዮማ ኢዮብ ካሳሁን ይባላል።
እሺ፣ ከየት ነው?
አዲስ አበባ
እሺ፣ ጉዳዩት ምን ነበር?
እ፣ የሆነ ሆስፒታል ውስጥ እንትን ተብዬ ነበረ፣ ተመትቼ ነበረ በጥበቃዎች
እ?
ሆስፒታል ውስጥ እሺ፣ እ፣ ሳገላግል ተመትቼ ነበረ ሆስፒታል ውስጥ ማለት ነው።
ሆስፒታል ውስጥ ማለት ታካሚ ሆኖ ነው?
አዎ፣ እ፣ ላስታም ሄድ
እሺ፣
እና በዛ ሰዓት ላይ እ፣ ጥበቆቹ ነበር የመቱኝ ነበር ሳገላግል የነበረው
እሺ። መቼ ነው?
አንድ ሶስት ወር ሆኖታል።
እሺ፣ የት ሆስፒታል ነው?
አበብሽ ጎበና
አስተማሚ ሆኖ ሄደው ነው?
አዎ እህቴ ወልዳ እ፣ ለእሷ ብርድ ልብስ ምናምን ነገር ይዤ እጄ ነው የአጋጣሚ እንትን ያልኩት።
እሺ፣ ይቅርታ፣ የት ሆስፒታል ነው ያሉ?
አበበሽ ጎበና አይ፣
እሺ፣ ማለት ማን ነው ጠቡ ከማጋ ነው የነበረው?
ጸብ የነበረው በታናሽ ወንድሜ ነው። ትገባላ ትገባም ውስጥ የነበረው ጸቡ። እ፣ ከዛ በኋላ እኔ ደግሞ እያገላገልኩ ነበር ከኋላ የተመታሁት እና ጭንቅላቴ ነበር የተመታው። ወደ ሁለት ወር ከምናምን ሆስፒታል ነበርኩኝ።